hello ጤና ይስጥልኝ ቺፕቺፕ
ገፍ ጤና ይስጥልኝ።
ሰላም አሁን ተደውሎልኝ ነበር okay አዎ።
ከሁለት ደቂቃ በፊት።
አልማዝ አዎ እ፣ ያልተቀበሉት order አለ ከኛ order አለ አዎ፣ ከቺፕቺፕ ነው አዎ፣ ምንድን ነው?
አለ ደውዬ ነበረ ቀን ላይ አዎ ወደ አስር አይተም የሚሆኑ አልተቀበልኩም።
okay ሁሉም ነው ያልመጣው order ያደረጉት ሁሉም አልመጣም። አዎ ስልክ እምቢ አለኝ ብሎ እ፣ ወደ store መልሶታል አለችኝ።
በቃ ከኔ ችግር- ያናገረችኝ ልጅ በቃ እና ችግር ነገ የለም።
ይመጣል አለች።
አዎ ይመጣል location ኦትን confirm ለማድረግ ነው የደወልን የት ነው ይመጣሉት
ጃክሮስ አካባቢ ኤቢኤም ህንጻ ጀርባ።
በቃ እኔ በጃክሮስ ሊያዘውና driver ኦቹ ሲደውሉ ይነግሯቸዋል እሺ ችግር የለው እሺ መልካም እሺ እሺ